ፍቅር ገላገላይን ገላ ፍቅር ገላገላይን ገላ የመውደድ ገላገላይን ገላ ከፍቅሬ ገላገላይን ገላ አካል ገላገላይን ገላ ፍቅር ገላገላይን ገላ የመውደድ ገላገላይን ገላ ከፍቅሬ ገላገላይን ገላ እኔም ብለሽ መተሽ እኔ ገላ ካጣሽኝ ከቤት እኔ ገላ ይቅርታ ማልልም የኔ ገላ ክሰሽኝ በሞት የኔ ገላ እማኝ ሳያስፈልግ የኔ ገላ ጥፋቴን አምናለው የኔ ገላ ያንችን በድዬ የኔ ገላ ምን እጠቀማለው የኔ ገላ የመውደድ ገላገላ የኔ ገላ ከፍቅሬ ገላገላ የኔ ገላ በአደባባይ ልቅህ ከቤት በመጥፋቴ ልቀጣ ልወንጀል ክሰሽኝ በሞቴ በደል በደለ በህግ ይጠየቃል ቀጠሮ ማፍረሴ ምንም ያስቀጣል ቀጠሮ ማፍረሴ ምንም ያስቀጣል አካል ገላገላ የኔ ገላ ፍቅር ገላገላ የኔ ገላ የመውደድ ገላገላ የኔ ገላ ከፍቅሬ ገላገላ የኔ ገላ አካል ገላገላ የኔ ገላ ፍቅር ገላገላ የኔ ገላ የመውደድ ገላገላ የኔ ገላ ከፍቅሬ ገላገላ የኔ ገላ ተዛባ ሰዓቱ የኔ ገላ ቀጥሬሽ የለሁም የኔ ገላ ከተባባልበት የኔ ገላ ቦታ አልተገኘሁም የኔ ገላ ቃል ከማጠፍ ወዲያ የኔ ገላ ጥፋት ምን አለና የኔ ገላ ልወቀስ ይገባል የኔ ገላ ፊትሽ ትቅረብና የኔ ገላ የመውደድ ገላገላ የኔ ገላ ከፍቅሬ ገላገላ የኔ ገላ በደልም በደል በደል የከበደ ጥፋት ያመንነው እርቅን ያወረደ የነው የኔ ሐሳብ ያወለሽ ሆዴ አንቺስ ምን ብለሻል አካል ሰውነቴ አንቺስ ምን ብለሻል አካል ሰውነቴ በአደባባይ ልቅረብ ከቤት በመጥፋቴ ልቀጣ ልበች ክሰሽኝ በሞቴ በደል የበደለ በሕግ ይጠየቃል ቀጠሮ ማፍረሴ እኔንም ያስቀጣል ቀጠሮ ማፍረሴ እኔንም ያስቀጣል ቀጠሮ ማፍረሴ እኔንም ያስቀጣል ቀጠሮ ማፍረሴ እኔንም ያስቀጣል